ጤና ይስጥልኝ አሊባባ።
ጤና ይስጥልኝ እናት፣ እንዴት አመሸሽ?
እግዚአብሔር ይመስገን አባት።
ሁሉ ሰላም?
እግዚአብሔር ይመስገን።
እንትን ምናልባት በባንክ የተያዘ ወይም የምታመቻችልን ካለ Vitz ወይ Yaris ካለ
እ፣ አሁን ላይ ያለን አባት የ compact ነው ያለን።
compact የሆነ ስንት ሞዴል?
compact ሁለት ሺ አስር እና ሁለት ሺ ስድስት አለን።
okay ዋጋውን ማወቅ ይቻላል? ይሆን ሁለት ሺ አስሩን ሁለት ሺ ስድስቱን እሺ ሁለት ሺ ስድስቱ ሁለት ሺ አስራ ሰባት ከሀምሳ ነው።
ሁለት ሺ ስድስቱ አስራ ሰባት ከሀምሳ እሺ ሁለት ሺ አስር ውስጥ ሁለት ሺ አስሩ ደግሞ ሁለት ነጥብ ሶስት ነው። ሁለቱም መኪኖች ላይ ድርድር አለው።
okay ምን ያህል ነው? ሀምሳ percent ኡን ነው የምታያይዙልን?
ለሁለት ሺህ ስድስቱ የምናያይዝለው ሰባ ሰባት መቶ ሺህ ብር ነው።
ሰባት መቶ ሺህ ብር okay አንድ ሚሊዮን ይጠበቅብናል ነው አዎ።
እሺ የአስር ውስጥ አስሩ ሰባት መቶ ሺህ ዕዳ አለበት አባት።
አስር okay እም፣ ትንሽ ዋጋቸው ግን ከአለው market value ከፍ ያለ ነው። ያው የብድሩን ግምት ውስጥ በማስገባት ነው።
በአካል ሲመጡ ድርድር አለው።
የት እንትን ፓስተር አደባባይ ጋር ነው።
መስቀል ፍላወር ብራንቻችን ላይ ነው ያለው ያልስ ኮምፓክት።
ስለዚህ መስቀል ፍላወር ምኑ ጋር ነው?
መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል?
ማን ናዝራ ሆቴል? አዎ አዎ፣ ትንሽ ወደ ላይ ሲሄዱ ዩተርን አለ።
አዎ በስተቀኝ በኩል ገባ ይላሉ። በስተቀኝ በኩል ማለት ነው። ከዛ አፍሮሊንክስ ሞተርስ የሚል የመኪና መሸጫ ሬክላም አለ።
ማን ማን?
በሱ ሬ- አፍሮሊንክ አፍሮሊንክ okay።
በሱ ሬክላም ትክክል ይገባሉ ማለት ነው።
በጣም አሪፍ። ስልካቸው on ስለሆነ ይህን እንደውላለን ካስፈለገ።
በቃ ሲመጡ ይደውሉልን።
እናመሰግናለን።
እሺ፣ እኛም እናመሰግናለን። አባት መልካም ነው።